Hello. Hello ሰላም ጤና ይስጥልኝ።
አበርሰን ቴሌዋን ነጻ ትኬት ያለ ጥያቄ እንዴት ነበረ?
እ፣ አጠቃቀም ፈልጌ እሱ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ መጀመሪያ
ደ- እሺ ሶስት ቁጥር ላይ ለመጫወት የሚል አለ። ጥያቄና መልስ በኮይል የድል ጨዋታን በትኬት ነው የሚጫወቱት።
እ በትኬት አዎ
አይ ቴሌዋን ነጻ ትኬት ደርሶታል ይላል። ምን ለማለት ነው?
አዎ ትኬት ማለት ደንበኛ ስለሆኑ ትኬት ይሰጡታል በየቀኑ በዛ ትኬት እድሎትን ሲሞክሩ ሽልማት ያገኛሉ።
Okay ስንት ነው የሚጫነው? ለጥያቄ ማለት ነው።
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውለው ሶስት ቁጥር ላይ ያለለት ሙሉ መረጃ
Okay እሺ እሺ፣ መልካም እድል። እሺ።